ሄሎ ጤና ይስጥልን ቤስት ቤት
አዎ ዊን ያደረገ ኑሮ አልፈል ብሎ ካንሳረች ኦኬ እሺ ንገረኝ እስኪ ካሸር ኮድን አስራ አስራ ሶስት
እሺ አስራ ሶስት ዘጠና አምስት
አስራ ሶስት ዘጠና አምስት ዜሮ አምስት እህ ዘጠና አራት
ዊን ቲኬት አይደለም ይሄ ቲኬት እሺ ሁለት ጨዋታዎች ወጥተዋል ሁለት ቀይ ጨዋታዎች አሉ ማና ማን የማንቸስተር ሲቲ እና
አይገባባም እኮ ነው ያልኩት። የማንቸስተር ሲቲ እም እም ቶታል ጎል ሶስት ነጥብ አምስት ነው ያልከው
አ ሌላ ትኬት ቁጥር ነው የነገርኩሽ ማለት ነው።
እሺ ሌላ ነገር ነኝ እሺ እሺ ባይ እንግዳለን